የተከበራቸው አድማጮች በቅድሚያ የከበረ ሰላምታ የድረሳችሁን የብርሃን ውድነ ነኝ። ከዚህ ቀጥሎ በሰሙነ ሕማማት ብቻ በዓመት አንድ ጊዜ የሚዜመውን የሕማማት ሰላምታ ዜማ አሰማችኋለሁ። የሕማማት ሰላምታ ሶስት አይነቶች ዜማዎች አሉት። የመጀመሪያው የግዕዝ ሲሆን እሱም የሚዜመው ከሰኞ እስከ ረቡዕ ነው። ሁለተኛው አራራይ ሲሆን የሚዜመው ሐሙስ ዕለት ብቻ ነው። ሶስተኛ ደግሞ በስቅለት ዕለት የሚዜመው የእዝሉ ዜማ ይሆናል። ስለዚህ ልብ ብላችሁ እያደመጣችሁ እናንተም ለማዜም ሞክሩ። በመጀመሪያ ከሰኞ እስከ ሮብ የሚዜመውን የግዕዝ ዜማ ከዚህ ቀጥሎ አሰማችኋለሁ። ሰላም ለኪ ማርያም ድንግል ዘማዛፉኪ ኮል እንተ ትጼንዌ በገዳም ወሃትል ወልታረዲዮት በውስተ ቀትል ሰላም ለኪ ተሰፍወ ባዕድ አድብየ ዘእንበሌኪ ምክየ በይመንኖ በልኒ ገብርየ ገብርየ ዘተሳየኩከ በንዋየ ሰላም ለኪ አትሮንሰ ሰሎሞን አንቲ ለሃና ባህርያ ንግሥታት ስሳ ወቁባት ሰማንያ ወደሳኪን ዘይገንያ ሰላም ለኪ አመይከ ወንድረ ለተበቀል ወፍዳ ዋመይታ ድህንም ዘወረደት ወልዳ ባልህኒ ሞተዳ ሰላም ለኪ በከመልማድኪ በሊ ሀበ ወልድኪ ከሃሊ ኦ ተበካሊ ታጠፍ ሆኑ ለስሩ ሰአሊ ኪነትከ በትካትሃሊ ስብሐት ለከ ከመንግር ኩሎ ስብሐቲከ በአናቅጽያ ለጽዮን ማይደረ ብዙ ሰላም ዛንቃህ ከነ ምናንዋም ኢየሱስ ወልደ ማርያም ስብሐት ለከ ላይለ ጻድቃን ዋታን ብርሃነ ጸጋም ውቅ ዘታሰርቅ ለነ እምነ ምስራቅ ኢየሱስ ፀሐየ ጽድቅ ስብሐት ለከ ለዘመጠነ ዝገበርከ ላዕሌሆሙ ፍድፍድና ጸጋ ወሀብት ፈዳዩ ከፎኪተ እያንተ ሰናይት ኢየሱስ ንጉሠ ስባት ስባት ለከ ኢየሱስ ህሙዬ በንቲያነ ኢየሱስ ሙቁር እንተ አቀሙከ ውስተ አውደ ፍትህ ጊዜ ኮነ ጎሃት ባህ ስባት ለከ ከመየዋህ በግእ ወከመላህ መግዝእ መስዋዕተ መድኃኒት ትኩን ለቤዞ ሰብ ዛለብከ ፈደግፍ ስባት ለከ እምልብነ አግት እግዚኦ ነገረ ጸላይ መስት ዘአግሃስከለነ ጽልመተ ሌሊት ኢየሱስ ብርሃነ ሕይወት ስባት ለከ አኮቴተ ስብሐት ወጥረ እግዚኦ ለመንግሥትከ ስቡሕ ጊዜምነ ዋምነንነክህ ወናቀርብ ለከ በቃለ ክላህ ወንፌኑ ስብሐተ ዘነግህ ስብሐት ለክሙ ስሉስ ቅዱስ መዋያነ ክሌ አይምሮ ለብርሃነ ቢይ ዘፈጠሮ ቃልክሙ በተናግሮ ስብሐት ለክሙ እምነ ብርሃን ብርሃነ መጠነ አቲ ስርናይ እለ አልበስክሙ ነገሥተ ሰማይ ለወርግ ወለፀሐይ ስብሐት ለክሙ ሰዓተ ሌሊት ስላሴ ዘወሰንክሙ በጎህ ወዘአክበርክሙ በጸዳል ብሩህ ፀሐየ ምነወርህ ስብሐት ለክሙ አበርራየክሙ በዛዋባል ቦቱ መስፈርት እለ ትሰመዩ በስመ ብእሲት ስላሴ እደኦ ምሕረት ስብሐት ለክሙ ከመ ህብረበይ ስጋየ አመ በኃጢአት ጭሃ ሀዘ ንብየ አምጣነ በዛ ስላሴ ዘዮም ወዛሜሃ በጽባንሃ ውኔ ፍስሃ